Hello hello፣ ጤና ይስጥልኝ ChipChip።
እንዴት ነሽ? ነው እግዚአብሔር ይመስገን።
እንደ order አዘን ነበረ ብርሃን በሚል group click አድርገን ማለት ነው።
እሺ ለ delivery ም ሰኞ ነው የምንፈልገው።
ምን አሉኝ? ይቅርታ delivery እንዲመጣልን የምንፈልገው እቃው ሰኞ ነው።
ሽንኩርት ነበር አይደል order ያደረጉት? Okay። ስለዚህ ለሰኞ ነው የሚፈልጉት?
ለሰኞ ነው፣ ነገ ስራ ስለማንገባ አዎ።
ለሰኞ ነው።
እሺ አርባ ኪሎ ነው አይደለም ሙሉ group ኡ?
አዎ።
እሺ እሺ፣ ያስተላልፋለሁ። የት ነው location ኡ?
ሌላ ነገር ኢትዮ ቴሌኮም ስድስት ኪሎ እሺ እሺ።
ይኸውልሽ ትናንትና የመጣልን በጣም እርጥብ ነው።
ሽንኩርቱ እሺ። ይሄኛውን አሳውቃቸዋለሁ። መልሰውታል ያኛውን የተቀበሉትን?
ሞክር ነው እንጂ ተቀበል መመለስ ይቻላል እንጂ አዎ ይቻላል መመለስ።
አይ ምረጥ። እሺ አሁኑ እንደና ላኩልን፣ ችግር የለውም።
እሺ እሺ እሺ። እናመሰግናለን። መልካም ቀን።
እሺ